Hello ሌላ ሰላም ነኝ። አቤት ሰላም ነሽ ያለች እንዴ?
ወታለች ነበር ወጣች። Order ነበረ ከቤት እ?
ያልታዘ- ያልታዘዘ order ነበረ።
አልታዘዘም።
እስቲ ልንገርሽ፣ ደቂቃውም ሄዷል። ጠብቀኝ ብለውኝ እሺ ንገረኝ። Order ነበር ከ-
ሰላሳ አምስት ሰላሳ ስምንት ሰላሳ አምስት ሰላሳ ስምንት ሰላሳ ስምንት ቆይሽ አንዴ ምን አልታዘዘልህም እስካሁን ድረስ?
አልታዘዘም። ሰዓቱም ሊወ- ሊ- ወጣ። Almost አስራ ሁለት ደቂቃ ምናምን ነው የቀረኝ።
ቆይሽ አንዴ መሲ ያለችሽ ነገር አለ ስትወጣ ያልታዘዘ order እ? አለ ምናምን ብላሻለች እንዴ? ያልታዘዘ order አንድ ሰዓት ከስምንት ደቂቃ ሆኖታል እኮ
እኔ ጋር የሚለው አስራ ሁለት ደ- አስራ ሶስት ደቂቃ ይቀራል ነው አዎ በጣም off time ወጥቷል እንጂ
እኮ አልታዘዘም እስካሁን ድረስ መ- ሀያ ደቂቃ ምናምን እያለ ነበረ ጠብቀኝ አለችኝ።
እሺ ምንም ከዛን አልደወለችልህም ም- ማንም የደወለልኝ የለም።
በቃ እኔማ ወይ የሚወጣልኝ ከሆነ አስወጪ ሊልልሽ ነበር የሞተረኛ ስለሆነ።
የሞተረኛ ነው አዎ
አቤላ የሞተር order ነው ይሄ የአሸናፊ ታብዛል እየተሰራ ነው hello እየተሰራ ነው እሺ አባ
እና time ኡ ይስተካከልልኛል ወይስ?
ይስተካከላል አዎ
አይ በኋላ time ኡ ደግሞ ይስተካከልልሃል በኋላ ባለፈውም እንደዚህ ተብዬ ነው በቃ complete በሉ የተባልኩት።
አይ እኔ እስከ ማታ አለው ዛሬ እሺ ማ ሰላማ አ እሺ እሺ አባ እንዳስታውስ እሺ አባዬ